hello hello ጤና ይስጥልኝ አብሮ ይስጥልን።
ገብረ መድን ከቺፕቺፕ ነው የምደወልለት።
እሺ ቲሸርት order አድርገው ተረክበዋል እቃውን?
አልተረከብኩም።
okay እሺ ነገ የት ላስልክለት እቃውን?
እዛው በሞላሁት location
እኮ የት አካባቢ ነው?
በአምቢስ ዝቋላ ኮምፕሌክስ
በአንዲ ሱፐር ማርኬት አካባቢ ነው።
አለፍ ብለህ ዝቋላ ኮምፕሌክስ ወይም ደግሞ እናት ባንክ አለፍ ብለህ
okay እሺ ነገ ስለሚደወልለት ችግር የለውም።
እሺ። እንደዚህ ግን መቆየት አልነበረበትም። እሺ፣ በጣም ይቅርታ ትንሽ እጥረት ስላጋጠመን ነው ለዛ ነው።
እሺ።
እሺ